ሄሎ
ሄሎ
ሄሎ
አቤት፣ ይሰማል?
ሄሎ
አቤት፣ አቤት።
ሰላም ጤና ይስጥልን። ቴሌቪ
ቴክስት ገብቶልኝ ነበርና ምንድን እንደምን እንኳን አልገገኘሁም።
እሺ፣ ቴሌቪ ጌም ነው።
እ
ቴሌቪን ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት።
ምን አይነት game አለ? አሁን የመጣ game ያሻል።
ጥያቄና መልስም አለ። በድረገጽም መጠቀም ይችላሉ።
እና ጥያ- ጥያቄና ጥያቄና መልሱ አሁን በተደጋጋሚ ይመጣል። እኔ እጫወታለሁ ወይ ወይም ማርካ አያሳውቅም።
አዎ ጥያቄና መልሱን አስራ ስም- አስራ አምስት ሰከንድ ይሰጣል። አንድ ጥያቄ ሰከንዱ ካለቀቦት ወደ ኋላ ይመልሳል። እ ደግሞም ጥያቄውና መልሱ ትክክል ከሆነ መልሱ ትክክል ካልሆነ ይመልሳል ወደ ኋላ
አይ ትክክል ቢሆንስ
እ ወደ ሌላ ያሸጋግሮታል።
እንደም ሳይ ስንት ጥያቄ ነው መመለስ ያለብን?
አቤት
እ ከጥያቄ ስንት ሲመለስ ነው ወደዛ እንደምትራመደው?
አ- አዎ አስሩ ነው አስሩ ነው።
አስር ጥያቄ ነው።
አዎ አስር ጥያቄ ሲመልሱ ትኬት ይሸልሙታል። በትኬቱ የሚያሸልም ጨዋታ ድሎትን ይሞክሩ የሚል ይጠቀማል።
ናውጣ በአንድ ቀን ነው አስሩ ወይስ እየያዝ እያደረሽ ነው?
በተከታታይ አስር
አዎ፣
አዎ እሺ።
እሺ